ስልማን ባባ
ሄሎ ጤና ይስጥልን።
አብሮ ስትልን ምንድን ኮምፓክት ባንክ ያለበት ምን አላችሁ?
ኮምፓክት ሁለት ሺህ አስር አለ ሀምሳ አምስት ከሀምሳ ባንክ ያለበት
እሺ ቤጅ ስንት ነው የሚፈለግ? እ?
ምን አሉኝ አባት ቤጅ ስንት ነው የሚፈለገው?
በእጅ ቀሪውን ማለት ነው አ- አንድ ነጥብ አራት ከሀምሳ cash
አስራ ዘጠኝ ከሀምሳ ማለት ነው።
አስራ ዘጠኝ ከሀምሳ ነው አዎ፣ አምስት ከሀምሳ አለበት
እሺ monthly payment ኡስ
ምን አሉኝ monthly payment ኡ ስንት ነው ተመላሽ?
እኮ አምስት ከሀምሳ ነው አምስት ከሀምሳን እንግዲህ እና ወለድ አለው ምንድን ማለት አስራ አምስት percent ወለድ አለው
የት ጋ ነው እንትናችሁ shop ኣችሁ?
መስቀል ፍላወር መስቀል ፍላወር ላይ ፓስተር እንገኛለን
መስቀል ፍላወር
አዎ መስቀል ፍላወር እና ፓስተር እንገኛለን ፒያሳ።
መስቀል ፍላወር እና ፓስተር
okay ፓስተር አደባባይ ላችሁ አዎ ቲክቶክ እንትን ስላለ ነው የሚያስተጋባ ነገር አለው ለዛ ነው እዛ ነው እዚህ ነው ያለው እንትኑ መስቀል ፍላወር ነው እዚህ ፓስተር ነው ያለው መኪና ኮምፓክት መስቀል ፍላወር branch ኣችን ነው ያለው በ- እንትን ኮምፓክት ኮምፓክቱ እዛ መስቀል ፍላወር ነው ያለው።
አዎ
እሺ ናዝራ ጋ ነው የቱ ጋ ነው ከዛ?
ናዝራ ጋር ናዝራ ሆቴል ፊት ለፊት ናዝራ ሆቴል ልክ ሲደርሱ ትንሽ ወደ ላይ ሲወጡ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክስ የመኪና መሸጫ አለ። በሱ ሬክላም ትክክል ይገባሉ።
እሺ
እሺ